ጤና ይስጥልኝ ጉዳይ ሀና እባላለሁ ባኮም ድርዳው
ምጣድ ተበላሽቶብኝ ነበር ኤሌክትሪክ
እሺ ከዚህ ቀደም ጉዳይን ተጠቅመው ያውቃሉ
አልተጠቀምኩም አዲስ ነው ዛሬ ነው ያገኘሁት ከጎግል
እሺ ባኮም ልስሞን ይንገሩኝ
አሚና ያስ
ማናሉኝ ይቅርታ አሚና ያሲን
አሚና ያሲን አዎ
በስልክ ቁጥር ይገኛሉ ወይስ ሌላ ስልክ ላይ ያዝ?
አዎ አዎ እሺ የት አካባቢ ነው ባለሙያ የፈለጉት?
ቡታጅራ
እሺ ቅርታኛ ለጊዜው አሁን እየሰራን ያለነው አዲስ አበባ ላይ ብቻ ነው።
ነው እሺ አዎ እሺ መልካም ቀን ይሁንላችሁ። እሺ